hello hello hello፣ ወይ order number ስንት ነበር ያልከኝ?
order number እስኪ ቆይሽ ልይልሽ። ዛሬ ያዝኩት order እንዳለ ሙሉ ተቃራኒ የሆነ ስቃይ ሀያ አራት አርባ ውስጥ hello hello፣ ወይ ስንት አልከኝ? ሀያ አራት አርባ ሶስት አርባ ሶስት የት ናት ከተማ?
ሌላኛውም ደግሞ ሀያ አራት ሀያ ዘጠኝ ደግሞ ሱማሌ እምባ ነኝ አለች። ጃፓን ዟ የመጀመሪያ ቀርኩሽ ሀያ አራት አርባ ሶስት ነው።
እሺ፣ የመጨረሻው ገነት ጨፍ ያለችው ገነት ጨፍ። እሺ፣ ያኛው ሀያ አራት ደግሞ ሀያ አራት አርባ ዘጠኝ አርባ ዘጠኝ በቃ እሺ፣ ጃፓን ጃፓን ብሎ ነው የገባው ጋር ሱማሌ እምባ ነች።
በቃ እሺ፣ ሀያ አራት አርባ ዘጠኝ
ሱማሌ እምባ ነች።